hello ጤና ይስጥልን Best Bet ሰላም ናት።
እግዚአብሔር ይመስገን።
አይ፣ የሆነ እንትን አላብረም ብሎ okay ትክክል ነው። እሺ ንገረኝ። cashier code አስራ ሶስት እሺ አንድ ጊዜ አስራ ሶስት ሀያ አራት አስራ አንድ አስራ ሶስት ሀያ አራት አስራ አንድ አርባ አምስት
እሺ አሁን በርቷል። እሺ እሺ መልካም ቀን